እንትን ፈልጌ ነበር ነው ምን ድርጅት የሚሆን ሀፍ ሚና ዩዝድ ምናምን ካለ
ምን አሉት?
ፋይሩፍ ፋይሩፍ አይሩፍ እ ይኖራል።
መለጠፊያ
እ አዎ ያው ዜሮ ዜሮ ዜሮ ዜሮ ይወደዳል ብዬ ነው። እስከ ስንት ነው? አሁን በዜሮ ዜሮ እኮ እንፈልግሎታል።
እሺ
ቁጥር ልስጦትና ደውሉና ዜሮ እሺ።
ዘጠኝ አርባ አራት
እሺ
ዜሮ ዜሮ
ዜሮ ዜሮ
ሰማንያ ሰባት አስራ አንድ ሰማንያ
ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ ልክ ነው።
እሺ እሺ እ